ሄሎ
ሄሎ አቤት፣ ሰላም መቅደስ ሰላም እግዚአብሔር ይመስገን።
አለን ከ- እ፣ ካሮት አልመጣለትም ነበር order አድርገውን ከችፕችፕ አዎ ነው አዎ አስራ አንድ ኪሎ ነው አጠቃላይ
አዎ የአምስት ሰው አዎ
እሺ ነገ ይምጣሉት መቀበል ይችላሉ
ነገ አዎ እችላለሁ።
ጀሞ ሚካኤል ነው ጀሞ ሚካኤል አዎ፣ አፍሪካ ህንጻ ነው።
በቃ ነገ ይመጣልዎታል driver ሲደውል ያንሱላቸው እሺ እሺ፣ አመሰግናለሁ።
መልካም ምሽት እሺ አመሰግናለሁ።